ሰላም ጤና ይስጥልኝ በሽታ በየት ቤቴ ነው የምረዳው ምኑ ነበር ምን ነበር ይቅርታ ሄሎ አቤት ይሰማኛል ምን ነበረ ቼክ ተደረጋችሁ ምኑን ነው ቼክ የምናደርገው
መቶ ቤት ተደረገ እስካሁን አልገባችም አላልኩም
ሄሎ
መቶ ልቦት ተደረገ አሁን ለቻቷ ገደወለ ሪፖርት አድርገንልሃል አልኩህ እኮ ቴሌግራም ላይ እናሳውቅልሃል እናሳውቅሃለን ሲመልሱልን
እሺ ልክ አለው አሁን ስንት አዎ ልከሃል አራት ሰዎች አይተነዋል ጊዜ ልካው ለቻቷ አስ- አሳውቀንልሃል ታገስና ልክ ሲመልሱልን ቴሌግራም ላይ እንመልስልሃለን እሺ
አሁን መልሳ
እኮ ሲመልሱልን ነው እነሱ ካላስገቡልን እኮ እኛ ማስገባት አንችልም ለዛ ነው
check አድርግልኝ እሺ እስካሁን አልመለሱም አዎ ሲመልሱልን ቴሌግራም ላይ አሳውቅሃለሁ
በቴሌግራም ስለደወልን account ላይ አስገባው እናመሰግናለን መልካም ምሽት ይሁንልህ